አስመርቼ ነበር። አምስት hello፣ ጤና ይስጥልኝ።
አብሮ ይስጥልኝ።
አምስት ሺህ ወ- ወጪ አድርጌ ነበር ናት
እሺ፣ አልገባልህም?
አልገባልኝም። በዚህ ቁጥር አሁን በደወልኩበት በደወልክበት- ቁጥር እሺ፣ አዎ፣ ወደ ቴሌብር እሺ፣ እሺ፣ በ SantimPay ነው ያደረኩት። check አድርጊ።
እሺ፣ check እያደረኩልህ ነው።
okay። እንግዲህ ነው ሄደዋል እኮ ቴክኖሎጂ በጣም በጣም በጣም
አምስት ሺህ ብር ነው አይደለ?
አ አስራ አንድ ሰማንያ ሀምሳ አንድ ዘጠና ስድስት እሺ፣ confirm አድርጌልሃለሁ።
እሺ እሺ እሺ፣ ገብቶልሃል። እሺ፣ መልካም ምሽት።
እሺ ቴንክ ዩ እሺ